በኩል የምንረዳው
እንትን ገንዘብ ለማስገባት ፈልጌ ነበር ለመጫወት እና እምቢ አለ።
አዎ እሺ ስልክ ሰጡትና በዛ ስልክ ያስገባሉ
እሺ
የያዙ ስልክ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት አዎ
እሺ ሰላሳ ሁለት
ሰላሳ አምስት ሰላሳ አምስት
አስራ ዘጠኝ አስራ ዘጠኝ
ስልሳ ስድስት መጨረሻው
እነሱ ነው የሚያስ- የሚያስተካክሉልኝ አይደለም።
አዎ።
ይሄኛው ቴሌብር ላይ deposit የሚያደርጉበት ስልክ ነው። ይሄ ወደዚህኛው ቴሌብር ገንዘብ ይላኩ። የላኩበትን ፎቶ አንስተው ደረሰኝ አዎ።
ፎቶ አንስተው ቴሌግራም ላይ ይላኩልን፣ እኛ እናስተካክልሎታለን። የቴሌግራም ስልካችንን ያውቁታል
አ
ያውቁታል። እዛ አዎ፣ ላይ አውቀዋለሁ።
የላኩበትን እ፣ ደረሰኝ አዎ።
እና የሁሉ ስፖርት ስልክ ቁጥር አድርገው ይላኩልን።
እሺ